ሄሎ ጤና ይስጥልኝ።
አብሮት ጸጋወልዴ
አዎ
ከአሪፍ ፔ ነው የምደውልልዎት። ሬዲት እባላለሁ ኬት ነው?
ከአሪፍ ፔ።
እሺ የእርሱን ስም ማን ልበል?
እኔ ካሻር ነኝ።
እሺ እ፣ ስሙትን ማን ልበል?
እህተ
ሩታ እህተ እህተ። እሺ እ፣ በዚህ ሶስት ቀን ውስጥ ምንም አይነት እ፣ transaction እያደረጉ አይደለም እና በ POS ኡ ሊያጋጠሙ ችግር ካለ ትንሽ እንትን ይላል። አንዳንዴ stuck የሚያደርገው ነገር አለ ወይ መጥታችሁ set ብታደርጉት ጥሩ ነው።
stuck ያደርግባቸው።
አዎ
አዎ ምናልባት እ፣
restart ምናምን የምናደርገው ነገር ካለ አላውቅም። አንዳንዴ የሆነ ምንድን ነው ነገር ይላል።
አዎ አሁን ካርድ ቢኖረኝ እነግርሽ ነበር። ስት ካርድ ስትሰጪው የሆነ እንትን አዎ አንዳንድ ጊዜ እ፣ መጨናነቅ ሲመጣ POS ውስጥ stuck ሊያደርግ ይችላል። ለዚህ restart አድርጋችሁ ደግማችሁ key download successful እስከሚላችሁ መጠበቅ አለባችሁ።
እኮ አሁን እኛ ያው ስራ ስለሚበዛብን ቶሎ ፍጥረት አንዴ ሞክረ ነው እምቢ ካለን ወደ ሌላ ማሽን ነው የምንሄደው ልክ ነው፣ ልክ ነው።
እና ልክ እንትን ሲል ሌላ ማሽን እንላለን።
አዎ ቆይ ሌላ አይቼው ምን አማራጭ እንደሚለኝ ይጠቀማል።
እንትን እልሻለሁ። አዎ እጽፈዋለሁ ምን እንደሚለኝ እሺ፣ ምናልባት error message የሚያመጣላችሁ ከሆነ እ ቴሌግራም እኮ ቻናላችን እንስጣችሁና screenshot ይላኩልን።
እሺ እሺ ይቻላል።
እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
እሺ ዘጠና ሁለት ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት እሺ እሺ እሺ
እም፣ መልእክቱን ለሚመ- ለሚመለከተው አካል እናስተላልፋለን። screenshot ላኩልን።
እሺ እሺ እሺ እሺ እናመሰግናለን። መልካም